ሄዱ ደረጃችን ሰላም ሄሎ ሄሎ ሄሎ
ሄሎ ሄሎ ደህና ዋላችሁ?
እግዚአብሔር ይመስገን። የተወለደ ደህና የሆነ ጉዳይ ነበር። የኔ ጌታ ቢሮአችሁ የት የት ጋር ነው ያለ? እኔ ወደ ምዕራብ ሸዋ ነኝ።
ቢሮ ሆለታ- ሆለታ- ሆለታ ላይ ወይም ደግሞ እንጪኒ ላይ አለ እንዴ?
አይ አይደለም፣ ሜክሲኮ እሺ።
አካባቢ ነው እ?
የሚገኘው። እኛ ቂርቆስ ክፍለ ከተማ ስታዲየም እሺ።
አካባቢ ስታዲየም አቤት አካባቢ- አቤት።
ስታዲየም አካባቢ አዲስ አበባ አይ- ውስጥ ነው።
አይ- አይ- አይሰማም።
ቢሮአችን አዲስ አበባ ውስጥ ብቻ ነው የሚገኘው አሀ እሺ።
እና እ፣ ስታዲየም አካባቢ ታውቅ- ታውቃላችሁ?
አሀ እሺ። አረዝ አረዝ ላይ ያላችሁ
እ?